አለቻቸው። ኤፍሬም ከአካሴ ያስከው ኦርደር ሰጡህ?
አይ አልሰጡኝ። ማርኬት ባላረግ ነው የሚባለው ነው።
እሺ፣ እዛ ኮንክ ታገናኘኛለህ።
እሺ
አልታዘዘም ነው አልደረሰም ነው ያሉ።
ሄሎ፣
ሄሎ ከቢዩ ነበር የምደውለው ወንድሜ።
እሺ፣ እሺ።
በመቶ ሁለት ስልሳ አንድ አርባ አራት ያለው ኦርደር አ ይኸውልህ፣ እንትን ስላልነበረን ቺዝ ስላልነበረ አክሰፕት አላረግንም ነበረ። ገባሽ?
Okay ላካችሁት ልጁን። አዎ መብራትም አልነበረንም cheese ም የለም አጨርሰናል። ለዛ ነው።
እሺ በቃ እሺ፣ cancel አድርጉልኝ። እሺ እኛውን order ችግር የለውም ወንድሜ።
እሺ፣ እሺ፣ እሺ።
እሺ እሺ